hello ሰላም ጤና ይስጥልን። ብስራት ሰላም ጤና ይስጥልኝ።
ሰላም ምን ነበረ?
እስኪ የሆነ cashier code check አድርግልኝ።
እሺ ንገረኝ።
አስራ ሁለት እህ አስራ ሁለት አስራ ሁለት
አርባ ስድስት አርባ ስድስት ዘጠና ስድስት ዘጠና ስድስት
ሰባ ስምንት ሰባ ስምንት እሺ እ ታርሞ ላልሽ አራጫው ተወጥቶብሃል ወድቆብካል።
እሷ አለች አዎ